hello ሰላም ጤና ይስጥልኝ። Best Bet ስራ ነው።
ማታ bet አድርጌ ብሩ አልመጣልኝም። በቴሌግራም ላክልኝ ተብዬ ልኬያለው ወይ
deposit ነው ያደረጉት። ወደ Best Bet account ሆነ ያስገቡት። ይቅርታ ይሄ ነው የደወሉበት የ Best Bet ቁጥሩ ነው።
አርባ አንድ ቤት
እ አርባ አንድ ቤት አይደል? አርባ አንድ ቤት ነው አዎ እሱ ነው።
እሺ እሺ። ስንት ብር ነበረ?
እ እ ስንት ብር ነበረ?
አምስት መቶ ብር አምስት መቶ ብር እሺ ያልገባለሁትን screenshot አድርገው text message ኡን ላኩልን ላኩልን ወይ እየጠየኩት ነው ደንበኛችን
እኮ ማታ ልኬያለው እኮ በቴሌግራም አይደለ?
እም አዎ አረ ልኬያለው
በ account ኡ የቴሌግራም account ኡ ማን በሚል ስም ነው እም የተመዘገበው ሊነግሩኝ ይችላሉ
አዳነ ገረታ አዳነ
አዳነ ነው የሚለው አ
አዳነ ብቻ
አ አዳነ ብቻ ነው። አዳነ ነው የምለው።
አግኝቼዋለሁ አንዴ ጠብቁኝ እሺ እሺ
ትላንትና ደውለው አሳውቀውን አሳውቀንልዎታል እሺ አ አ አሳውቀንልዎታል ይገባልዎታል approve እስኪያደርጉት ነው ቻፓዎች እና ከትንሽ ደቂቃ በኋላ ይገባልዎታል በትዕግስት ይጠብቁ ደንበኛችን ብዙ transaction ስለሆነ ነው እሺ አየሽ እሺ ስለደወሉ እናመሰግናለን መልካም ቀን ይሁንልዎ